ሰላም ጤና ይስጥልን ብሽቱ ቤት hello hello ይስጥልን ብሽቱ አቤት አቤት ሰላም ነው እግዚአብሔር ይመስገን ምን ነበር
እንትን withdraw ላደርግ ብዬ እሺ
invalid amount አለ እና እም፣ ትችላለህ approve እናደርግላለን ብሎ ነበር ከዚህ በፊት ሳናግራቸው አሁን ስሞክር invalid amount አለኝ እና እንዴት ነው approve ምንም ማውጣት አትችልም ምናምን አለክ
no amount ኡ ወይስ approve የሚደረግ ነው
invalid amount ነው የሚለው ስሞክረው እኮ withdraw ስታደርግ ለማድረግ ስትሞክር ነው እምቢ አለክ አዎ በሳምንቱ ስንት ብር ነው ያወጣኸው
ምንም አስር ሺህ ነው ትላንት ያወጣው እኮ ምና እሺ ንገረኝ እስቲ ቢስቱ ቤት ቁጥርን check እናድርገው
ስልክ ቁጥር ዜሮ ዘጠኝ ስልሳ አንድ ስልሳ አንድ እሺ ስልሳ አንድ ስልሳ አንድ ሀምሳ ዜሮ አንድ አምሳ ዜሮ አንድ አዎ
ሊልክና ለምን እንዳለ እሺ እኮ up- upgrade መደረግ ኖሮበት ደግሞ አስር ሺህ ብቻ ደግሞ ካወጣክ አይልክም እንደዛ
እኔ አሁን መቶ ሀያ ሺህ ነበር የሞከርኩት ወደ ምን- ባንክ በምን ነበር account ነበር እኮ ከፋፍለ ሞክረዋ ወይ ካልሆነ አሁን እኮ አለው አይደለ
አለው መቶ መቶ ሰማንያ አንድ ሺህ አንድ አዎ።
መቶ አራት ብር አለው አዋ እኮ እስቲ እንየውና እስቲ ቆይ ልየው አልሞከርክም አይደለ
ኖ አሁን ሞከርኩና እሺ አንድ ላይ ኢንቫሊድ ለምን አማውንት።
ሞከርክ እኮ እንትን በለዋ ትንሽ ትንሽ እያረክ ይሄን ቆይ ልየውና እ፣ ትንሽ ትንሽ ማለት?
እያረግ ሞከ ሀያ ያ እያረግ እንደዛ አ፣ ሞከር እንደዚህ መያዝ የለም እኮ በአንዴ
አዎ ነው እሺ እንደዛ እስቲ ቆይ ልየው ልሞክረው ልየው ምናልባት በቃ ምንም ያዘዝከው ብር የለም
ጭራሽ አዎ፣ እኔ ጋር okay እ?
በቃ በሀያ ወይ ችግር የለውም አዎ ሀያ ሀያ እያደረግ ከዛው ደውልልን approve ይደረግልሃል እሺ እሺ።
እሺ እሺ